ጤና ይስጥልኝ ማሪ ባባ
ተነስልኝ መቤት ተርኪ አየር መንገድ የት ጋ ነው? የትኬት ኦፊሱ የምን አሉ
ቱርክ ቱርክ
ቱርክ አየር መንገድ እ ተርክሽ ባምቢስ ጋ
በአምቢሳ ነው አ።
ይመስለኛል።
ይጠብቁኝ ወይ እሺ
እሺ መስመር ላይ ይጠብቁኝ እሺ እሺ እሺ ይሄ ወረቀት ልብስ አንጥያ
እመቤት መስመር ላይ ናት አዎ አዎ
እሺ የያዙ ዜሮ አስራ አንድ ስድስት ዜሮ አስራ አንድ ስድስት
ዜሮ አስራ ስልሳ ሁለት እ
ዜሮ አስራ አንድ ስድስት ስልሳ ሁለት
እሺ ስልሳ ሁለት
ሰባ ሰባት ሰባ ሰባት ሰማንያ ሁለት ሰባት ሳል- አልሰምሽልኝም እቤት ሀሎ
እየሰሙ
ዜሮ አስራ አንድ ስድስት ስልሳ ሁለት አልሽኝ።
እሺ ቆይ አትበል። ዜሮ አስራ አንድ ስድስት ስልሳ ሁለት እ ሰባ ሰባት
ሰባ ሰባት ሰማንያ ሁለት
ሰማንያ ሁለት ዘ- የሚገኙት ቦሌ ሚሊኒየም ፊት ለፊት ለ- ፊት ለፊት ለበንዝ እንት- ህንጻው ላይ ነው።
ቦሌ ሚሊኒየም ራፍን ለት ፊት ለፊት ያለው አዎ፣ ፎቁ ላይ ይገኛሉ። እኛም እናመሰግናለን እመቤት።